ጤና ይስጥልኝ ቴቴ ጥሪ ማዕከል እባክዎ ምን ልርዳዎት?
ተከፍሏል እያለኝ ነው እና አቤት ተከፍሏል እያለኝ እኮ ነው።
ተከፍሏል ማለት
ክፍ- ባንክ በዚህ number ተከፍሏል እያለኝ ነው። አሁን እኮ ባንክ ቤት ሄጄ ሲከፍሉ ሲሉ ተከፍሏል እያለኝ ነው
አይ book ነው እኛ ያደረግንልዎት።
እኮ አናግረን እሺ በዚህ reference number ተከፍሏል ይለናል ስናስገባው booking number ኡን ማን ተብሎ ነው የተከፈለው?
አያሳየንም። already information አያሳየንም ለእኛ ስለምን ቁጥሩን ካለ እ?
አያሳየን። ልክ ስናስገባ ከተከፈለ ይዘጋዋላ። Already paid ነው የሚለው with this reference number። እስቲ reference number ኡን ትነግሪኛለሽ? ዋይ ሲ ኤም ደብሊው ጂ ጂ።
ዋይ ሲ ኤም ደብሊው ጂ ጂ አዎ already ዋው።
Paid ነው የሚለው
ዋይ ሲ ኤም ደብሊው ጂ ጂ አዎ አዎ እኮ already paid ይላል።
አይ አልተከፈለም። Book ነው የተደረገላቸው።
እስቲ check ታድርጊ ወይ ምናልባት reference number ስህተት እንዳይሆን እሺ check አድርጌ እደውልልሻለሁ። እሺ።